yeah, yeah.
ሄሎ ሄሎ ሰላም ነው?
አሎ ቆይ አንዴ መስመር ላይ ጠብቀኝ።
እሺ
ሰላም
አቤት አቤት account ህን forget password በለውና እሺ SMS ይገባልሃል።
እሺ ከዛ በዛ login ስታደርግ አምስት መቶ ብሩ ወደዛ ወደምትጮትበት ነው የሚገባው። እሺ እሺ thank you እሺ፣ መልካም ቀን አባቴ።
እሺ bye bye ቻው